በጭንቅ ዘመን እረፍቴ እማያምር ቀን ውበት ድምቀቴ የደስታዬ ልክ ጩኸቴ አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ልክ ጩኸቴ የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማነሳው ከሰው የደስታዬ ቀን አለቤት ብቻህን ታይበት ይሄን ነው ምለው ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን በደስታ ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ሃሌሉያ ተመስገን ተመስገን ተመስገን አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ልክ ጩኸቴ አንተ አይደለህም ወይ ረዳቴ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ልክ ሕይወቴ በልታ የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማነሳ ከሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይሄን ነው ምለው ተመቱ ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን አዘኑ ክፉ ያዩልኝ ቀኖቼ እምባን የሻቱ አይኖቼ ቀኔን አዘኸው ከላይ ከሰማይ ጠገብኩ በደስታ ሳቅሲሳዬ አዘኑ ክፉ ያዩልኝ ቀኖቼ እምባን የሻቱ አይኖቼ እኔን አዘኸው ከላይ ከሰማይ ጠገው በደስታ ሳቅሲሳይ እልልታ ያለው ጭብጨባ የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማረሳው ከሰው የደስታ የቀኑ ባለ ብቻህን ሃሌሉያ ብቻህን ታይበት ይሄ ነው ብለው ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን በልልታ ተመስገን ተመስገን ተመስገን ተመስገን ተመስገን ይገባሃል ተመስገን ይገባሃል ተመስገን ይገባሃል ተመስገን ይገባሃል ከአመር ላይ የተነሳ ታሪክ ያለው እንደኔ ምስጋና አለኝ የሚል ካለ ይቁምልኝ ከጎኔ ክብሬን ስሜን ብጥልለት እብዳት ትበሉኝ ከጠላቴ ጽኑ ስራ የተፈታው ሰው ነኝ የሱ ውለታ አለብኝ የሱ ውለታ የሱ ውለታ አለብኝ አትታዘቡኝ የሱ ውለታ አለብኝ የሱ ውለታ የሱ ውለታ አለብኝ ዝም በይ አትበሉኝ ከአመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና አለኝ የሚል ካለ ይቁምልኝ ከጎኔ ስሜን ክብሬን ብጠልላት እብዳት ትበሉኝ ከጠላቴ ጽኑ ስራት የተፈታ ሰው እልታ የእሱ ውለታ አለብኝ የእሱ ውለታ የእሱ ውለታ አለብኝ አትታዘቡኝ የእሱ ውለታ አለብኝ የእሱ ውለታ የእሱ ውለታ አትታዘቡኝ እስኪ ለዚህ ጌታ አምልኮ ያለው እስኪ ለዚህ ጌታ ልልታ ያለው እስኪ ለዚህ ጌታ ምስጋና ያለው እስኪ ለዚህ ጌታ አምልኮ ያለው ኢየሱስ በሕይወቱ የሆነ ብቸኛ አመልካለሁ የሚል ቀኝ እጁን ይስጠኛ ለመጨረሻ ተባበረኛ ተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ተባበረኛ አይሰማ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ከአመድ ላይ የተነሳ ታሪክ ያለው እንደኔ ዋው! ምስጋና አለኝ የሚል ካለ ይቁምልኝ ከጎኔ ገብሬን ስሜን ብጥርለት እብዳት በሉኝ ከጠላቴ ጽኑ ስራት የተፈታው ሰው ነኝ ቡራ የሱ ውለታ ለብኝ የሱ ውለታ የሱ ውለታ ዝም በያት በሉኝ በልልታ የሱ ውለታ ለብኝ የሱ ውለታ የሱ ውለታ ለብኝ አትታ ሰውኝ ተሸክሞኛል በንስር ክንፍ እንደ እናትም አባትም ሆነልኝ ሆነልኝ ጌታ ኢየሱስ የእንደገና አምላክ እንደገናዬ በእጁ መዳፍ ቀረስከኝ ቀረስከኝ ሆንከኝ ጌታዬ በለና ጌታዬ ጌታዬ ባለውለታዬ ኢየሱስ ጌታዬ ጌታዬ ጌታዬ ባለውለታዬ ኢየሱስ ወዳጄ ጌታዬ ጌታዬ ሁለት ኢየሱስ ጌታዬ ከአመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና አለኝ የሚል ካለ ይቁምልኝ ከጎኔ ክብሬን ስሜን በጠለላት እብዳት በሉኝ ከጠላቴ ጽኑ ስራት የተፈታው የእሱ ውለታ አለብኝ የእሱ ውለታ የእሱ ውለታ አለብኝ ዝም በያት ባላላ የእሱ ውለታ አለብኝ የእሱ ውለታ የእሱ ውለታ አለብኝ አትታሰቡኝ እስኪ ለዚህ ጌታ እልልታ ያለው እስኪ ለዚህ ጌታ አምልኮ ያለው እስኪ ለዚህ ጌታ ምስጋና ያለው እስኪ ለዚህ ጌታ እልልታ ያለው ኢየሱስ በሕይወቱ የሆነ ብቸኛ አመልካለሁ የሚል ቀኝ እጁን ይስጠኛ ይተባበረኛ ይተባበረኛ ቀኝ እጁን ይስጠኛ ቀኝ እጁን ይስጠኛ ይተባ ኧረ ኢየሱስ ጌታ ነው ሄ! ይተባበረኛ ይተባበረኛ ቀኝጁን ይስጠኛ ቀኝጁ እልልታሲ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ በጨለማ ላለው አዲስ ኧረ እልልታ እባክሽ የላላው የኛ ኢየሱስ አቻ ይገኝለት ግንቦሎት አቀረብ ከቶ ኢየሱስ አንቃወመናል ዛሬ በደሙ ዋጅቶናል ትንሣኤ ልታወሩ ልታወሩ በገና አንስተናል ምስጋና አሃ፣ ምስጋና አሃ፣ ምስጋና አሃ፣ ለሆነው ከልባችን እልልታ እልልታ እልልታ ላደረገው ጌታ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደም አምልኩ ባካችሁ ምስኪን መስሎ መጥቶ ዲያብሎስን ቀጣ በጨል አዲስ ፀሐይ ወጣ ገናናው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ ልበስ ማላይ አንቃወመናል ዛሬ በደሙ ዋጅቶና ትንሣኤውንና የታለ እ? በገና አንስተን ሸባ ምስጋና አሃሃ፣ ምስጋና አሃሃ፣ ምስጋና አሃሃ፣ ለሆነው ገናና እልልታ ታላቅ ድምፅ ጩኸት፣ እልልታ፣ ክብር ለኢየሱስ ኢየሱስ
ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ባርኮናል።